ሄሎ ጤና ይስጥልኝ ቃል ኪዳን ከቤት ስቴት ምን ልርዳው?
ሀሎ ሰላም ነሽ?
ሰላም ምን ልርዳው?
የምትጥለው የሚስት ቤት ሰባት መቶ
እሺ አልገባም
አልገባም አልገባም።
እሺ አንዴ መስመር ላይ ጠብቁ።
እሺ
ቤት ቤት ሄሎ ሄሎ ጤና ይስጥልን ቤት ቤት
አዎ የምትጥለው ሚስት ቤት እሺ ዊዝድሮ አድርገ ነው አዎ ዛሬ
አዎ ማታ ቤት- አሁን አሁን አስራ አንድ ሰዓ- ሁለት ሰዓት ከ-
በስ- በሳንቲፔ ነው ወይስ በቻፓ?
ይህ በቻፓ ነው ያደረግከው በሳንቲፔ?
ቴሌ ብር ሚስት ቤት እሺ ንገረኝ እስኪ የቤት ቤት ቁጥር
ዜሮ ዘጠኝ አስራ አምስት አስራ አምስት እህ
ዘጠና ሰባት ሰላሳ ስምንት
ስንት ብር ነበረ?
ሰባት መቶ
ዛሬ ነው ያልከኝ ሰባት መቶ ብር ወንድም
አልገባም ዛሬ ነው አይደለ? በ SantimPay ሞከርከው?
አዎ ማ- አሁን አሁን አሁን ማታ ነው ወይ አ ሶስት አንድ ሰዓት ከምናምን ሁለት ሰዓት አንድ ሰዓት
አዎ አዎ እያየሁት ነው። ሰዓቱንም እያየሁት ነው እና pending ላይ ነው ያለው። እሺ ስለዚህ በ SantimPay በኩል ነው የተያዘው። ለእነሱ inform እናደርግልሃለን። ትንሽ ጠብቅ እሺ።
ምን ችግር አለ በናት እሺ እ አይ ትንሽ system ላይ ችግር ተፈጥሮ ነው እና ይስተካከላል። ትንሽ ጠብቀን። ይኸው እያሳወቅኩልህ ነው። እሺ አሁን ለእነሱ approve እንዲያደርጉ SantimPay ዎች ለእነሱ እየላኩላቸው ነው።
እሺ አሁን ከዛ- አሁን ይሄ አንድ ሰዓት ከምናምን የ- አልገባም እኮ አሁን እያሳወቅኩልህ ነው ወንድሜ እና ሲያዩት approve ያደርጉልሃል፣ ይገባላል። እሺ
አለ ላኪን withdraw ው አለ ሰባት አለ መቶ አለ አዎ፣ አለ ሰባት መቶ አለ።
እሺ አይ እሺ መልካም ምሽት።